የለውም። ሰላም የሰጠሽኝ ኢሞ TIN ኡ ልክ አይደለም። እሺ ኢሞ TIN ኡ ልክ አይደለም።
አዎ ሁለት ዜሮ ዘጠና ዘጠኝ ሀምሳ አምስት ዜሮ ስምንት ሰላሳ ዘጠኝ ንገረኝ።
ሰላሳ ዘጠኝ ሁለት ዜሮ ሰላሳ ዘጠኝ እሺ ሀምሳ አምስት ዜሮ ስምንት ሀያ ሰባት ሰላሳ ዘጠኝ ሀምሳ አምስት ዜሮ ስምንት ሀያ ሰባት አዎ።
እሺ ከኮምፒውተር ጋር የሚገናኝ ነው ማሽንሽ አይ አይደለም።
አይደለም? manual manual ነው ማን ነው? አዎ።
ማን የድርጅታችሁ ስም